ሄሎ
ሄሎ ሰላም ድርሽ አይ፣
እንትኑ ተቋርጧል የኔ ዲስኩና download አድርጎ ሲጨርስ አሳውቀን።
እሺ። ያ- የቱ ጋር ነው? history ው የለም እኮ የ download
እኮ- ዳው- ኢሜይሉን ሲያስገቡም download እያደረገ አይደለ? ኢሜይሉን ካስገቡ በኋላ
አ- አላስገባኝ። ኢሜል እምቢ ኢሜል ራሱ እምቢ አለኝ።
እኮ እሺ፣ ኢሜይሉን ያስገቡትና ከዛ download ያደርጋል ራሱ። ልክ እሱን ሲጨርስ ያሳውቁን።
እሺ።
እሺ፣ መልካም ምሽት።